በእኔ ሁሉ ስፖርት ነው እባክዎ የምንወደው።
እንዴት ነሽ sister?
እግዚአብሔር ይመስገን።
አይ አሁን ጠብቁ ብላችሁን ነበረ አንድ ሰዓት ሆነው እኮ ቡራ በሚለው account እም።
እና እናገባላችኋለን ብላችሁ ያው እስካሁን የለም አንድ ሰዓት ድረስ ጠበቀን።
ቡራ ነው ያሉኝ?
አዎ ቡራ ብሩክ
ቴሌግራም ላይ አውርተንታል።
አዎ አዎ ሁሉ ነገር አልቋል። ኮዱ ምናምን ምናምን እንትን ብለዋል። ትንሽ ጠብቁ ለሰውም እንትን እያለን ስለሆነ አላችሁ። ግን አንድ ሰዓት አሁን አንድ ሰዓት ስለሆነ ከአንድ ሰዓት በኋላ ነው የደወልኩላችሁ sister።
አንዴ ቆይ
እሺ ሻቡና በለው እስኪ